አቤት Hello ጤና ይስጥልኝ።
አብሮ ከችፕችፕ ነበር የምንደውልልዎት።
እሺ።
complain አቅርበው ነበረ
አዎ አዎ
አቮካዶ ላይ ነው።
አዎ
okay የማፊ group ላይ ነው።
አዎ
ት- መች- መች ነበር የተረከባችሁት?
ትላንት ወዲያ ነው።
ከትናንት ወዲያ።
አዎ okay እ ሙሉ ማክሰኞ ማለት የ group ኡን ነው።
የተበላሸው?
አዎ አዎ ሁሉም ናቸውና okay እኛ ደግሞ ደንበኛ ስለሆን ያስማችሁት እንዳይ
የተረከቡ ቀን ደወሉ check አድርገው አልደወልም አልደወልም በቃ ማለት
ይቅርታ በጣም አሁን የዛን ዕለት ቢደውሉልን ኖሮ ያው ሙሉ የ group ኡን ም።
ተመላሽ አድርገን ጥሩ product እንልክሎት ነበር።
ታይ ተጠቅችታል?
አዎ almost ጥለነዋል እንጂ ጥቅም ፎቶ አይደለም አለዎት? maybe እ?
ፎቶ አለዎት? maybe ካነሳችሁ ፎቶ
እሱ አላነሳንም አላነሳችሁ?
ፎቶ ያን አንስተዋል አቤ አቤ አበበ ፎቶ አንስተሃል አቮካዶ የተበላሸው እ? አንስተሃል አላነሳ አላነሳንም
ይቅርታ በጣም እናስተካክላለን። አሁን okay።
ለሌላ ጊዜ እንደዚህ order አድርጋችሁ እ?
order አድርጋችሁ የተረከቡ አዎ ወዲያው አይተን መመለስ ነበረብን አዎ እኛ አዎ እኛ ተሳስተናል ቀይረናት ነበረ።
እ? እ? ሁሉም እየተንጫጩ እየሰማሽ ስትል አዎ አዎ እየሰማሁ ነው።
ስንቆርጠው ነው ያየ ነው እና ግን ያው okay ውስጡ ከላይም ነው ይታያል።
ሲቆረጥ of course አዎ ውስጡ ነው ውስጡ የተበላሸ?
ሲቆረጥም እ፣ እ፣
ሙሉ ነው ሙሉ የተበላሸው? አስራ የቢሮ አዎ አንድ ነው።
የቢሮ አዎ እ? አዎ ማለት
Hello አቤት አቤት
okay እሺ። ስለዚህ ያው እናስተካክላለን። ይቅርታ በጣም በቃ እሺ እሺ። አይ አይጠቀምም።
እንደዚህም ጥሩ ሲሆን product ያው የተ- እንልካለን።
የተበላሸ ከሆነ ያው እናንተም አትላኩ።
እሺ እሺ
አዎ እሺ እሺ። ይቅርታ በጣም እናስተካክላለን። መልካም ቀን። እሺ አዎ።
እሺ